ማዕከል ባኮሎሮስ
ጤና ይስጥልኝ ደውዬ ነበር ወደ ጅጅጋ በረራ እሺ
የመጨረሻው በረራ ስንት ሰዓት ነው
የመጨረሻው እሺ አንድ ሊሎት የዛሬ ነው አይደል ያሉኝ አዎ የዛሬ የዛሬ
ከአዲስ አበባ ጅጅጋ የዛሬ የመጨረሻው በረራ ለአስር አስር ጉዳይ ነው ለአስር አስር ጉዳይ እና ትክ- ዋጋ ስንት ነው ዋጋ አራት ሺ ሶስት መቶ አራት ብር አራት ሺ ሶስት መቶ አራት ብር ትክክል እሺ ት- ትቆርጥልኛለህ መቁረጥ እችላለሁ እ?
ይቻላል መመለሻ ያስፈልጉታል ወይስ መሄጃ ብቻ መሄጃ ብቻ አንድ መንገድ እሺ
የ